ስል ከንፈር የሚመል ወዳጅ መቻጣ ወዳጅ ጭንቄኔ የሚጋራኝ ሀሳቤ ለካፋይ ሰውሻለሁ እንጂ የአገሬ ልጅ የወንዜ ልጅ የአገሬ ልጅ የወንዜ ልጅ እኔማ ሲለላኝ አጃቢው መይ ጠፍቶ አጃቢው መይ ጠፍቶ ይሞቃል ይደምቃል ቤቴ በሰው ሞልቶ ቤቴ በሰው ሞልቶ ኑሮ ዘንበል ሲል እንዲያው ደሞ ደሞ ቀን ሲጥል አድብቶ እንዲያው ደሞ ደሞ ሁሉም ገሸሽ ይላል እንዲያው ደሞ ደሞ አጀብ አሰኝቶ እንዲያው ከርሞ ከርሞ ያላጋር በባዳ መሃል እንኳን ያላገሩ ከጃታ ሰው ያምርበት የትም አኗኗሩ ካልሆነ በወንዙ ካልሆነ ባበሩ ካልሆነ በምድሩ አይታይለት ኩራትና ክብሩ ኩራትና ክብሩ ያላጋር በባዳ መሃል እንኳን ያላገሩ ከጃታ ሰው ያምርበት የትም አኗኗሩ ካልሆነ በወንዙ ካልሆነ ባፈሩ ካልሆነ በምድሩ አይታይለት ኩራትና ክብሩ ኩራትና ክብሩ ከፍቶኛል ስል ከንፈር የሚመት ወዳጅ መቻታ ወዳጅ ጭንቄን የሚጋራኝ ሀሳቤ ተካፋይ ሰውሻለሁ እንጂ የአገሬ ልጅ የወንዜ ልጅ የአገሬ ልጅ የወንዜ ልጅ ከፍቶኛል ስል ከንፈር የሚመት ወዳጅ መቻታ ወዳጅ ጭንቄን የሚጋራኝ ሀሳቤ ለካፋይ ሰውሻለሁ እንጂ የአገሬ ልጅ የወንዜ ልጅ የአገሬ ልጅ የወንዜ ልጅ ስንቱን ሰው አየሁት ስንቱን ቦታ ዞሬ ስንቱን ቦታ ዞሬ ስንቱን ኖሮ አየሁት ስንቱን ሕይወት ኖሬ ስንቱን ሕይወት ኖሬ የሀሳቤ ተካፋይ እቴ ደማይ ደሜ ፍቅሬ ቁም ነገሬ እቴ ደማይ ደሜ አንቺን ካገኘሁሽ እቴ ደማይ ደሜ ደስተኛ ነኝ ዛሬ እቴ ደማይ ደሜ ለችግሬ ከም ደርሰሻል ሌላ ጋር ሆነሻል ሲጨንቀኛለሁ ብለሽኝ ከጎኔ ቆመሻል ሰው ሲያሻኝ ሰው ሳጣ ለነፍሴ ደርሰሻል ለነፍሴ ደርሰሻል የአገሬ ወንዜ ልጅ ከልቤ ገብተሻል ከልቤ ገብተሻል ለችግሬ ከም ደርሰሻል ሌላ ጋር ሆነሻል ሲጨንቀኛለሁ ብለሽኝ ከጎኔ ቆመሻል ሰው ሳሻይ ሰው ሳጣ ለነፍሴ ደርሰሻል ለነፍሴ ደርሰሻል የአገሬ ወንዜ ልጅ ከልቤ ገብተሻል ከልቤ ገብተሻል